ጤና ይስጥልኝ ማን ይባባ።
ሰላም አልሽማ።
እግዚአብሔር ይመስገን።
እ እንትን አላችሁ እንደ Hilux D4D king አዎ double ጋቢና double ጋቢና ሁለት ሺህ አስሩ ነው
አስር እና አስራ አራት
አስር ስንት ነው?
አዎ አስር እና አስራ አራት አለን
አስሩ ስንት ነው የሚባለው?
ወይ ዳጊ አራት ነጥብ ስድስት
እሺ እንትን ፈልጌ ነበር እ ባንክ ታመቻቻላችሁ አይደል?
እ
እስከ ስንት ነው ባንክ የምታመቻቹለት? ለዛ አሁን እንደ መኪናው አይነት አባ
አይ ለአሁን ላልኩ ይሄ ላልሽኝ ሁለት ሺህ አስሩ አንድ ነጥብ አምስት አንድ ነጥብ አምስት እሺ አዎ።
እኔ የፈለኩ ምን መሰለሽ king cab ነው የፈለኩት እሺ king cab ነው የፈለኩት እጄ ላይ እስከ አንድ ነጥብ ሰባት ምናምን አለ
ምን አሉ?
እስከ አንድ ነጥብ ሰባት እጄ ላይ አለ
እሺ king cab ሁለት ሺ ስንት ሁለት ሺ ብድር ነው የፈለኩት ሲመጣ ትደውይልኛለሽ ወይስ እንዴት ነው እ ሄሎ